ሄሎ ሄሎ አቤት እናት ከቺፕቺፕ መልሼ ደወልኩልዎት።
እሺ እሺ ምን እናቴ product ነበር የቀረብዎት?
ምንም ጠቅላላ ያዘዝኩት አምስት አካባቢ አምስት ነው item ነው።
አዎ ከዛ ከኛ በኋላ እኮ አዘው ትናንት ዛሬ እየደረሰላቸው አሉ እና እሺ ምንድን ነው ብዬ ነው እሺ፣ ዛሬ ይመጣል። እሺ check ላድርጎት ብዬ ነው።
እሺ ቢያንስ ሰዓቱን እንኳን እንትን በሉልኝ በጣም ለፕሮግራም ነው የፈለግኩት እሺ እሺ ሽንኩርትም ብዙ ምናምን ስለሆነ እሺ እሺ ነው እሺ መልካም